አልናዋችም አጣመማው አላናሳል ጠማሙ ጤና ይስጥልኝ ዘራይ ከዊፕላስ ሶሉሽን ነው የምደውለው እኛ ፕሌት ተመዝግበው ነበረ ዊፕላስ ሶሉሽን ነው የምደውለው እሺ
እኛ አፕሊኬሽን ላይ ተመዝግበው ነበር እና እንደ አሽከርካሪ የተመዘገቡት ተጠቃሚ ኖት
ምን አይነት ተሽከርካሪ ነው ተጠቃሚ?
እ፣ ማለት አገልግሎት እ፣ የሚሰጥ ማለት ነው እንደ ride ለመስጠት አ አይ application application application ኑ እሺ እሺ።
አ አሽከርካሪ ኖት ኧረ አይደለሁም።
ተጠቃሚ ኖት አይ አዎ ተጠቃሚ ነኝ።
እሺ አሁን የተመዘገቡት እርሱ እ፣ አሽከርካሪዎችና service የሚሰጡ ድርጅቶች የሚመዘገቡት ላይ ነው። ለመጠቀም እ፣ ማውረድ ያለቦት ዊ ፕላስ ሶሉሽን user የሚለውን ነው።
ነው አ እና app ኣችን ላይ አርባ አራት service ኦች ሶስት መቶ ሀምሳ game እና ትራንስፖርት ጨምሮ አሉት እና እሱን መገልገል ይችላሉ። አሁንም ያዘጋጀነው እ፣ challenge አለ። እሱን ለማግኘት referral code ያገኛሉ። እሱን እ፣ share በማድረግ ለሰው እና አንተ እንዲመዘገቡ በማድረግ እ፣ ውድድሩ ይቅርታ ችግር የለም።
ውድድሩን እ፣ መሳተፍ ይችላሉ።
እሺ እሺ።
እሺ መልካም ቀን ይሁንልዎት።